ሄሎ ጤና ይስጥልኝ።
አብሮ አቶ ይስጥልኝ።
ለቢ- እ?
አለብኝ አልቱ ይቅርታ ሰራስቼ የአባት ምን ማደር ፈልገህ?
አለ። እ፣ አሽከርካሪ ምን ኖታ ፈልገህ?
አሽከርካሪ ኖታ አይደለሁም።
እሺ በቃ ጆሮ
እሺ አይ ከዊ ፕላስ ድርጅት ነበር ምደውልልዎት አሽከርካሪዎቹ እየመዘገብን ስለሆነ ነው እሺ
ዛሬ ትመዘግብልኛለህ? ይህ መኪና ካመጣሁ በኋላ ነው።
እሺ ይቅርታ እንግዲህ ገበሬ ነው ያለው።
ስላለና ነው እናመሰግናለን እሺ።
እሺ።